hello ጤና ይስጥልኝ እንዴት ነህ?
hello ሰላም ነው ሰላም እንዴት ነህ?
አለን cashier ፈር ልንገርሽ እሺ እሺ አስ- አስራ ሁለት እሺ አስራ ሁለት ሀያ ዘጠኝ ሀያ ዘጠኝ አስራ ሶስት እሺ
ስልሳ ዘጠኝ
አዎ ሶስት እ?
አራት ጨዋታ ይወደቃለሁ አራት ጨዋታ
ስንት አራት ጨዋታ
የወደቀ ነው?
አዎ
እሺ እና እሺ
አረውይ